ይበቃኛል ብላችሁ መጠን አትለፉ፣ ትቃጠላላችሁ። ሲመሽ ይሰጥና የቅዠት ደስታ ሲነጋ ራስ ምታት ይሆናል በሽታ እያንገደገደ እንደ በሽተኛ መጠጥ አዋራጅ ነው የትም የሚያሰኝ በመጠጥ ደስታ ይገኛል ብላችሁ መጠን አትለፉ ትቃጠላላችሁ። በሰካራም ዞትር ሰው ሁሉ ያወካል። መጠጥ አዋራጅ ነው የሰው ክብር ይነካል። ጤንነት በድሎ ኢኮኖሚ ይጎዳል። መጠጥ ሲበዛ ጭራሽ ያሳብዳል። በመጠጥ ደስታ ይገኛል ብላችሁ መጠን አትለፉ ትቃጠላላችሁ። አልኮል ሲጎነጩ ለጊዜው ደስ ይላል፣ ኋላ ቀስ በቀስ ስር ያተለትላል፣ ያቀባዥርናል። መጠጥ ሲበዛ በገዛ ብራችን ውርደትን አንግዛ፣ በመጠጥ ደስታ ይገኛል ብላችሁ መጠን አትለፉ ትቃጠላላችሁ። መጠን አትለፉ ትቃጠላላችሁ።